ያው ሰላም ነው። ሁሉ ስፖርት ነው።
አዎ ትልቅ ነው።
agent መሆን ፈልጌ ነበር ክፍለ ሀገር ላይ።
እሺ የት አካባቢ ነው?
መቂ
መቂ።
ኦሮሚያ ክልል ነው።
እሺ ስልኮትን ይንገሩኝ።
ዜሮ ዘጠኝ አስራ ሶስት አስራ ሶስት ስልሳ ዘጠኝ አስራ አንድ ሰባ ሁለት እሺ ከ marketing ክፍል ይደወልልዎታል። ያለውን ነገር እነሱ ይነግሯቸዋል።
እሺ እሺ፣ አመሰግናለሁ።
መልካም ቀን።
እሺ